ሄሎ ሄሎ ሄሎ አይሰማ? ይታዝልሽ
እሺ ሄሎ አይሰማ?
ይሰማኛል ይሰማኛል።
እንጂ ቆይቶብኝ ነበርና ልውሰደው እ እ ስንት ነው ወርደን ነበሩ?
ይስተካከላል። እሺ ቆይ አንዴ ሰማንያ አራት ሰማንያ ስምንት ሰማንያ አራት ሰማንያ ስንት ነው ያልከኝ?
ሰማንያ አራት ሰማንያ ስምንት ማን ነው ስምህ?
ደጉ ደጉ ከዚህ በፊት ተሳውቀሃል?
አሳውቂያለሁ። አምጣ የአእምሮኙን ነው አይደለ?
እ እ የአእምሮኙን ነው?
አዎ ያምሪ
ደጉ ጨርስና ደውል በቃ ስጣት ተቀበለው።
ተቀላለሽ አእምሮኝ አይደለ?
አዎ ያምሪ ነው። አሁን ገና እየሰጡኝ ነው፣ ሰዓቱ አልቋል።
ውሰደው በቃ እሺ።
እሺ